हेल' ሰላም ነው?
ግን
Hello አቤት አቤት አይሰማም።
አይ ቦነስ አለቀ ብሎ ነው።
እሺ cashier ኮዱን ንገረኝ።
አስር እሺ ሀያ አንድ እሺ
አርባ ስድስት እሺ
ዘጠና ስምንት
መቶ ሀምሳ ብር ቦነስ ተለቆልሃል። እሺ እሺ ሌላም አለ ማይቅርታ አንዴ ችግር የለም ንገረኝ።
አስር አስር እሺ
ሰባ ሰባት ዜሮ አራት
እግዚአብሔር አይ አዘንጉልሽ እንዴ ምን ነግባቴ ነው በመጣም ዘይ መጣም ዘይ
Hello አቤት ሁለት void እና አንድ lost አለው ይሄኛው ቦነስ ግን የለ- እንትን I mean sorry ቆይ አንዴ አንድ ጨዋታ postpone እንዲሆናለ
እሺ ቦነስ የለውም ማለት ነው? Hello